ሰላም ሰላም ሰላም አዲስ አውትፊት ነበረ የምደውለው። hello አቤት አቤት ከአዲስ አውትፊት ነበር የምደውለው። እኛ ጋር order አለሽ አይደለ? የ smart watch።
አዎ አለኝ okay ሰዓቱን ልልክልሽ ነበረ። የት ልልክልሽ?
ሀያ ሁለት ጋር ዘሪሁን ህንጻ ፊት ለፊት ወይም ውሃ ልማት ፊት ለፊት ምርጥ ዘሬ የነበረበት ሆሊዴይ ሆቴል ጎን ማለት ነው so ሀያ ሁለት ዘሪሁን ህንጻ ብዬ ላከውና ሞተረኛውን እ፣ ሴት ነው የምትልከው እዚሁ ሀያ ሁለት ነን እኛ።
ስለዚህ ወደ ዋሪት መሄጃው side ቴሌ ያለ አይደለ እዛ ቴሌው ጋር ነው የምትልከው ለእሱ ብትነግሪው more ትግባባላችሁ። እኔ ዘሪሁን ህንጻ ብዬ ልላከውና አይሻልም? የብዙ ሰው order ስለሆነ የሁሉንም እ፣ እያስታወስኩ መንገድ አይ side እንትን እንዳይል ዘሪሁን ህንጻ አትበለው እ፣ ሆሊዴይ ሆቴል በለው ምክንያቱም በዛኛው side እና እንትን እንዳይል ብዬ ነው okay ሆሊዴይ ሆቴል ብዬ ልኳለሁ።
ሆሊዴይ እሺ፣ ሆቴል ብለህ ላከው እዛ እሺ፣ አመሰግናለሁ።
እሺ